है ना
hello
አቤት
ተደውሎ ነበር
እ እ ተደውሎ ነበር ከውዳ vehicle manufacturing ነበር የምደውልልክ።
እና እኔ ነው የደወልኩኝ?
አዎ ሳፊ ባጃጅ
ኧረ ተሳስቶ ነው ስለ አልደወልኩም።
ባጃጅ መጠየቅ ፈልገክ ነው
ባጃጅ እ ወይም እሺ።
ሳይክል ወይም መኪና
እሺ።
ፈልገክ ነው ወይ ደወልከው?
ኧረ አልደ- አልደወልኩም አልደወልኩም። እኔ እሺ አይ missed call ስላየው ነው።
ብቻ ሌላ ሰው ደውሎ ካልሆነ እኔ ደ-